አይደለም አይደለም It's very similar ነው።
እንትን በዊቸር ነው መሰለኝ withdraw ያልኩት ብሩ አልገባልኝ።
በ voucher withdraw ካደረግከው የ Best Bet ሱቅ ላይ ነው ሄደ የምትቀበለው።
ምን ላይ Best Bet shop ላይ ነው ሄደ የምትቀበለው።
እንጂ አይመለስልኝም። መመለስ መመለስ ሳይቻል ትችላለህ፣ ግን እ፣ ድጋሚ ዊዝዶ ማድረግ አትችልም። ተጫውተህ ነው እሺ።
ማውጣት የምትችለው።
አዎ ለመጫወት እንዴት ነው መመለስ?
እሺ voucher code አለችህ?
ኧረ የለችኝም።
በቃ ከ account history ውስጥ ትገባና voucher እ?
history የሚል account history ውስጥ ትገባና voucher እ።
history የምትላለች እሺ
voucher history የምትላለች እ፣ ከዛ voucher history ውስጥ ኮዱን ታገኘዋለህ። voucher code የሚል ማለት ነው።
እሺ ከዛ voucher ኮዱን ካስገባክ በኋላ ኮፒ ታደርገውና deposit ላይ ትሄድና voucher ትመርጥና insert voucher code የሚል አለ። እሱ ላይ voucher ኮዱን ታስገባለህ ማለት ነው። ከዛ ወደ እሺ።
bet account ይመልስልሃል deposit ስትለው።
እሺ